Hello Hello አቤት ልጅ
እግዚአብሔር ይመስገን ከቴሌ ከምንድ ነው ከቲክቶክ ላይ አይቼ ነው። አንድ shut ባለ shutter ቁም ሳጥን
ባለ shutter አዎ እሺ
Price ስንት ሜትር ነው?
ሜትር ከሀያ ወደ ጎን ቁመት ሁለት ሜትር ቁመቱ ለሜትር አዎ።
ወደ ከ- ወደ ጎኑ መቀነስ አይቻልም?
ይቻላል።
ማድረግ
ይቻላል አንድ ሜትር ማድረግ ይቻላል ሜትር ሲሆን በጎኑ በኩል ያለ ያ ይቀራል ማለት ነው። መደርደሪያ
አ- አዎ አንዱ ነገር ይቀንሳል ማለት ነው ብዙ ነገር ይቀንሳል ማለት ነው።
አዎ ትንሽ ቦታ ስለሆነ ያለኝ
Okay አዎ አንድ ሜትር ወደ ጎን ማድረግ ይቻላል እሺ፣ በአንድ ሜትር ትነግረኛለሽ?
ሀያ ሁለት ሺ ቀንሰሽ
ሀያ ሁለት ሺ መጨረሻ መጨረሻ እሺ መጨረሻ ነው መጨረሻው አባት ያው
አሳውቅሻለሁ።
እሺ እሺ